ጤና ይስጥልኝ ቤስት
ሄሎ ጤና ይስጥልኝ Best Bet ነው የምንረዳ
አብሮ ስትልን እንትን ነበር በኦንላይን እንትን ለመ- ከ CBE ብር ወደ Best አስተላልፎ የነበረ እሺ
አልገባ አለኝ ሀያ አምስት ብር አስተላልፎ የነበረ ቆርጧል፣ ግን CBE ብር ላይ ቆርጧል። deposit አላደረግ አለ Best Bet ላይ እሺ ከሺህ ብር የገባልን message አለ አይደለ
እ ከእሱም ሜሴጅ ከሺህ ስልክ ቁጥር ጋር ቴሌግራም አካውንታችን ላይ ላክልን እሺ
ቴሌግራም አካውንት ላይ ቴሌግራም ከሺህ ብር- ከሺህ ብር የገባልን ሜሴጅ ከሺህ ስልክ ቁጥር ጋር አድርገህ ቴሌግራም አካውንታችን ላይ ላክልን
ኦኬ
እናስገባላለን ከዛ እኛ አ- ቴ- ቴሌግራም ላይ ነው።
አ ቴሌግራም ላይ ላክልን
እሺ እሺ